ሄሎ ጤና ይስጥልኝ።
አብራችሁ ከአሪፍ እንደውሎት
ሄሎ ጤና ይስጥልኝ። አይሰማም ስሜያችን ጤና ይስጥልኝ። ኖር ከአሪፍ ዜና ምን ደውሎ እግዚአብሔር ይመስገን።
ሰሉ ታዲያስ እንደምን ነሽ?
እግዚአብሔር ይመስገን። እ፣ ቅድም አመልክተው ነበር እኛ ጋር ደውለው አዎ ከ- ከቴሌ ብር ወደ እናንተ ከሌኔ ፋድ እንትን ሆኗል። ሰባት መቶ አስራ አምስት ብር ከአምስት ሳንቲም ደረሰኝ አሳይቶኛል። እኔ ግን አልጥምም አላኩምም።
ደንበኛችን እኛ በኩል እንዳየንሉት ከቴሌ ወደ ሁሉ ስፖርት ነው ገንዘቡ የተላለፈው። ሰባት መቶ አስራ ሰባት ብሩ ወደ ሁሉ ስፖርት ነው ገባው። ሁሉ ስፖርት ግን- እ፣ account አለ ደረሰኝ- ደንበኛችን ደረሰኝ የሚለው ግን ወደ ወደ አሪፍ ፔይ ነው የሚለው።
ልክ ነው ደንበኛችን። የ- እኛ ገንዘብ ማስተላለፊያ ነን እንጂ እኛ ጋር ገንዘቡ አይገባም። በእኛ በኩል ከቴሌ ብር በእኛ በኩል ወደ betting ቤቶች ያልፋል ብር። ለዛ ባህል ፔ የሚለው
ስለዚህ ከ- ከ- በእናንተ በኩል ወደ ወደ ሁሉ ስፖርት ነው የገባው ወደ ሁሉድ ነው የገባው። ሁሉ ገብተዋል።
ስፖርት ማስ እንዴት አዎ።
እንደገባ እንዴት እንደገባ በምን አውቅ ይቻለሁ?
አ- እ፣ ደንበኛችን በእኛ በኩል ልከንልዎታል፣ X ልከንልዎታል። ሁሉ ስፖርት ጋ- ሁሉ ስፖርት account አሉት።
ሁሉ ስፖርት account ሁሉ ስፖርት account አለ። አዎ አዎ አዎ አዎ ሁሉ ስፖርት account ን check ያድርጉ። ሰባት መቶ አስራ ሰባት ብር መግባት አለመግባቱን check ያድርጉና ካልገባ አዎ።
እዛ ሁሉ ሁሉ ስፖርት መናገር ውስጥ ደንበኛችን እሺ አመሰግናለሁ። እሺ ሌላ መረዳት ነገር አለ
ችግር እንትን ፈልጎ ካለ እደውልልሻለሁ።
ደንበኛችን ስለደወሉ Thank you.
እናመሰግናለን። መልካም ቀን እንዶት